હેલો હેલો હા wait a minute. Hello hello ઓય હા સમય visszaisnomról.
હા ኦኬ አሉ
እሺ እኔ አሁን እዚህ ጋር የሚያሳየኝ ምን መሰለህ እሺ
በሀያ ሁለት አንድ ሺ አንድ ሺ ሶስት ሺ አንድ ሺ ብርና አንድ ሺ ብር እኔ ማንዲ ያሳየኛል። ከዛ ልክፈተውና እየው እሺ
እሺ ከአሁ እንደሱ ጥሩ ነው።
እሺ በሀያ ሁለት አዎ ልክ ነው አንድ ሺ አንድ ሺ ሶስት ሺ አንድ ሺ አንድ ሺ አዎ ከዛ በሀያ ሶስት ደግሞ ሶስት ሺ እና አንድ ሺ
በሀያ ሶስት አዎ ሁለት አንድ ሺ እና አንድ ሶስት ሺ ነው
እሺ በሀያ ሁለት ስንት አንድ ሺ ነው ያለው?
አንድ ሁለት ሶስት ሶስት
በሀያ ሁለት ሶስት አንድ ሺ ሌሊት ላይ ነው የሞከርከው? እዚህ ጋ አዎ okay ሌሊት ጋር ስለሆነ ነው ማለት ነው ሌሊት ስለሆነ ነው ወደ ሀያ ሁለት ያመጣው። አን- አን- እዚህ ጋ እ፣ በሀያ ሶስት አንድ እ፣ ሶ- አንድ ሶስት ሺ እና አንድ ሺ ብር ያሳየኛል።
እም፣ ገባኝ እነሱ አሁን እነዚህ transaction ኖች process ላይ ናቸው። ሁለት ሺ ሶስት መቶ ብር ደግሞ ቴሌብር account ል- አሁን የነገርኩ ዜሮ ዘጠኝ አርባ ስምንት ሰባ ዘጠኝ አስራ አራት ዜሮ ስምንት ቴሌብር account ላይ ገብቷል።
ቆይ አሁን ምንድን ነው ችግሩ ማለት በሲቢ ብር አጥ- አንጠቅም ነው
እ፣ system ኡ እየተስተካከለ ነው ነው ያሉ እ፣ አጋጣሚ fail አድርጎባቸው ነው ወደ ሲቢ እና ወደ አዋሽ ባንክ transfer ሲደረግ system fail አድርጎባቸው ነው።
okay ስለዚህ እንተወው ማለት ነው እኛም ለጊዜው ይሄኛው ግን ብሩ ይገባል፣ መግባቱ አይቀርም።
መቼ ይዞ ያዘዝከው አሳውቃቸዋለኝ። አሁን እነሱ ትናንትናም እ፣ ጠብቁን ብለውን ነበረ፣ ግን ዛሬም ጠዋት እ፣ message ልከውልናል እየሰራንበት ነው ብለው ይስተካከላል ብለው።
ግን አሁን ስለ በጣም ነው የሚደብረው ማለት እንደዚህ አይነት ነገር አይደል አዎ ልክ ነህ።
እና ልክ ከሆንኩ ደግሞ እባካችሁ please
እሺ ያንተ ብቻ ሳይሆን አብዛኛው transaction እንደዛ ሆኖብናል።
ደግሞ እኮ ምን መሰለህ አሁን እ ለምሳሌ እንትን የ virtual ተመሳይ ነው በቃ ማለት እኔ አይ በቃ እሱ አሁን እኔ የሚጫወታችሁ ሁሉ ከቱኤክስ ጋር አይቼው አንድ ነው ገብቶሃል አ?
አዎ so ወደዛ መሄድ move ማድረግ ሁሉ ስለ ብዙ ሰው move እያደረገባችሁ ነው ብዬ ነው በዚህ ምክንያት ሄሎ
ሄሎ
በቃ እሺ anyways እሺ እደውላለሁ ካል- እንትን ካላለ እሺ እሺ